ጂጂ ምን ታደርጊልኛለሽ? እንትና
ወይ ረድ ተመልሷል። እሺ አሁን cashier ኣ ላይ አንድ ሺህ አንድ መቶ ሰማንያ አምስት ብር አለ።
thank you በጣም አመሰግናለሁ። እዛኛው ላይ ስምንት መቶ አለኝ።
እዚህ ጋር አምስት መቶ አለ። እዚህ ጋር አምስት መቶ አለ። እዚህ ጋር አንድ ሺህ አንድ መቶ ሰማንያ አምስት አለ። አንተ ጋር ስምንት መቶ አለ ማለት ነው።
በቃ እሺ፣ በጣም thank you። እሺ ችግር የለውም።
እሺ፣ እሺ። አሁን ካሸሩ ላይ አንድ ሺህ አንድ መቶ ሰማንያ አምስት አለ ማለት ነው።
አዎ አንድ ሺህ አንድ መቶ ሰማንያ አምስት አለ።
በቃ ታንኪዩ በጣም እሺ፣ ችግር የለውም። እሺ፣ መልካም ነው።